ጤና ይስጥልን ሄሎ ቪዛ ሊዲያ ነኝ። ባኮት ምን አይነት የጉዞ መረጃ እንስጠት?
የ South Africa link ኡን ሰጥሻለሁ ብለሽ ነበር መሰለኝ።
እሺ ከማን ጋር ነበር እያወሩ ነበረ? ይቅርታ እኔ ስላልነበርኩ ነው።
እሺ አይ አንቺ ትፈልግልኛለሽ ወይ? የ link ኡን ነው የፈለግኩት የ conference attend ለማድረግ አዎ trusted የሆነ link ፈልጌ ነበረ። link ኡን ትሰጪኛለሽ? ታውቂያለሽ? South Africa እ፣ የምን link ነው ያሉት? ይቅርታ ከኔ ጋር አልነበረም እያወሩ የለ- የነበሩት ያስረዱኝ እና
conference attend ለማድረግ conference attend ለማድረግ
አዎ እዛ register ለማድረግ link ያስፈልገኛል።
OK እሺ፣ አንድ መስመር ላይ ቆዩን። እሺ